ዜሮ ሄሎ ፊዶስ
አቤት ሰላም ነው?
ዜሮ
አለን። እሺ አስራ አንድ ሾፕ ተከፍቶላል አይደለ? አስር አልተከፈተም።
ከጂአር ገና ደግሞ አስራ አ- አንድ ደግሞ ይሄ አስራ አንደኛ ነው ከተሮ መሰለኝ።
ለምን አሁን የምንከፍትላ አስራ ሁለተኛ ነው።
እርግጠኛ ነው አዎ
ሾፑ ይኸውልህ፣ ስራ ጂአር ለከፍቶ ላይ የለም።
አስር ሾፕ አለ። ቤት ማል ላይ ደግሞ አንድ ሾፕ አለ። ቤት ማል ላይ ቤት ማኖ የተጠቀምኩበት አይደለም እንትን እኮ ያንተ shop አለ
አይደለም የሆነ ሰዓት ላይ dashboard የለም ሲላሉ ስራ አልጀመርኩት እሱ ተውኩት ጂአር ነበር እናንተ ጋር ስጠቀም አይ እ፣ ስትነጋገር እኮ already ለአንተ create አድርጎ እንትን ብሏል።
Okay አለ እሺ ይሆነ።
Already አሁን ለአንተ ነው የተሰጠው። ስለዚህ አሁን መስራት አለ መስራት ያንተ ነው፣ እዛ shop ላይ ማለት ነው። አስር የጂአር አለ፣ አንድ ደግሞ ዊትማን አለ። አሁን ክሬት አድርገህ ስንጨርስ ዲፖች ያደረገው አስራ ሁለት ሙሉ ሾፕ እ፣ ያልቃል ማለት ነው።
አስራ ሁለት ነው እርግጠኛ ነው አዎ አስር ጂአር አንድ ደግሞ ቤትማን ካይሮ ቁጥ ባኮፊስ አለ አይደለ? ጂአር ባኮፊስ አለ አይደለ?
እሱ አለኝ እዛ ጋር ብቻ ያለ በቃ እዛ ላይ ገብተህ ይኸው ኳስ ሾፕ ነው ያለው።
እሺ አሁን ሾፑን ቶሎ በልኝ ሰው እየጠበቀኝ ነው እና እሺ፣ እሱ ነው ያስጠላል።
ያስፈልግ።
እንትን ልከህልናል? የሾፕ ስም እና ቆየው ከሆነ የካሸር ሰዓት ነው ምናምን ይለ አምስት ሰዓት አካባቢ ነው የላኩት።
ተመስገን ሶርሳ ቤዛ የሚለው ነው።
ነበረች። ቤዛ ዴዶ ስሪ
ተመስገን ሶርሳ የሚለው
አ እሺ፣ እሺ፣ ጥሩ